ሄሎ ሄሎ ወይ ወይ እየሰማኸኝ አልነበረም። እያወራሁህ ነበረ ደግሜ ኦ፣ ደወልኩልህ።
እኔ ሌላው classical እኮ ነው የሚሰማኝ። mute አድርገሽ ነበረ hold ላይ።
አዎ mute አድርጌው ነበር መልሼ ሳወራህ አልሰማኸኝም። አዎ okay እሺ እና እስከ ሁለት ሰዓት ነው የሚሰሩት። እሺ እሺ። ይሄ አዳማ ሪል ስቴት ያለበት ጋር ነው አይ አይደለም፣ ካሳንቺስ ሴቶች አደባባይ።
ሴቶች አደባባይ አዎ አዎ ምን- ካሳንቺስ ምን ማለት ነው።
ምን ህንጻ ላይ ነበር?
አ፣ ወደ መገናኛ ታክሲ መያዣው ጋር አለ አይደል? ከአደባባዩ አ አ እ- እዛ አካባቢ ነው።
okay እሺ።
እሺ ስለደወልክ እናመሰግናለን። መልካም ምሽት።
thank you አመሰግናለሁ።